ጎደል አድርጋ የመጣ የተናገሩ እሺ አሁን በሶስት አራት አይተሞች
ሄሎ ይችና አቤት።
ይቅርታ እ፣ ከችፕችፕ ነበር የምደውልልዎት እሺ ማለት እ፣ ቀን ላይ ኮምፕሌን አቅርበው ነበረ እ፣ አዎ።
አንድ አይነት product ነው የመጣልኝ ብለው ነበረ እ፣ አዎ እሺ እርስዎ ጋ ነው አሁን ያለው አቮካዶ አዎ ቢሮ እም፣ አዎ እሺ ነገ ይመጣሉ እ፣ እሺ የራስዎትን አቮካዶ ይወስዱና አ ሌላውን product ነገ ልክልዎታለሁ ካሮት ማንጎ እና pineapple
ካሮት አይደለም እ፣ ሎሚ
እሺ እም፣ ማነው ማንጎ እሺ አናናስ okay እሺ ነገ ልክልዎታለሁ ያኛውን መልሰው ይሰጡታል ለ driver ኡ ችግር የለም እሺ እሺ መልካም እሺ የት ነበር ይቅርታ የት ነበር location ኡ ሞሉት
ደጃች ውቤ እም?
ደጃች ውቤ ነው ቢሮአችን አ፣ ፒያሳ ነው አይደለም ፒያሳ አይደለም ከጊዮርጊስ በታች ደጃች ውቤ
እሺ እሺ መልካም አዳር አሜን